አቤት ሄሎ
ጤና ይስጥልኝ። ታሪክ ፔ ነው የምንደውልለት ማለት ይባላለሁ።
አድረስልኝ። አማርኛ ችሉም ኦሮምኛ ነው አዘዋወራለኝ ከመጀመሪያ
እሺ፣ ኦሮምኛ እንኳን አልችልም። አሪፍ ፔ ላይ ደውሎ አገልግሎቱን አግኝተዋለሁ የሚለውን ለመጠየቅ ነው የደወልነው።
አይ፣ እና ወደ አካባቢ እንዳለኝ እኔ እኮ
ተስተካክሎሎታል?
እነስተካክሎታል መስመር ነው
እሺ፣ እየተሰራ ነው ያለው።
ኦሮምኛ ነው አዘዋወራለን። አማርኛ አይችሉም።
እሺ፣ እሺ፣ መልሰን እንደውሎታለን። ኦሮምኛ የሚናገር ሰው ካገኘን።
hello hello፣
hello hello፣ ይሰማል? hello፣ ይሰማዎታል?
hello
እኛ የእርስዎ ድምጽ እየተሰማን ነው። እኛ ይሰማዎታል?
hello። አቤት ከአሪፍ ፔ ነው የደወልልዎት።
hello hello አይሰማም ወይ? መልሰን እንደውልልዎት።